હેલો હેલો આદિત ሄላው ሄላው በቃ አቤት።
እሺ ለድረቨር አ፣ ድራይቨሩ ስልኳ አልደ- አዎ።
ስልኳ አል- ስልኳ አልደረሰኝም።
የምን ስልክ ለ- ለድራይቨሩ ነው ለም- ለምሰጠው።
ኦኬ ድር- ስልኩን አልሰጠሽም አዎ አዎ አዎ
እሺ ትሰጥሃለች በጣም ግን አት- እሺ።
እስኪ ቆሜ አትመልሰው ቀረሁኝ ይፍጠንልኝ። እ?
እ፣ እስኪ አትመልሰው እሺ አልመልሰውም። አእምሮኝ ነው አእምሮኝ ነው እኮ አእምሮኝ ነው።
አእምሮኝ ነው እኮ አእምሮኝ ነው አእምሮኝ ሲሆን እስኪ ነው የሚመለሰው አእምሮኝ አይ።
አይመለስም ግን አሁን አይመለስም ነው እሺ አ፣ ለሌላ እሺ ድራይቨር እሺ ስለሚሰጥ ጠብቃት እሺ አደራ አ፣ ችግር የለውም። እና አሁን እኔ አይከፈለኝም። ይኸው እስካሁን ድረስ ምንም ምንም ስራ እንዳልሰራ ተስተዋጎልኩት። ብዙ ስራ ነው ያመለጠኝ።
እስቲ እስቲ ቆይ እሺ፣ አና- አናግርልሃለሁ ቆይ እሺ